ሄሎ ሄሎ ሄሎ ወይ ቤኪ ወይ ወይ ይኸውልህ ደምሮልህ እኮ ነው አንድ ላይ ያስገባልህ። አሁን ሳ- እያየሁት ነበር እና ደምሮልህ እም።
ነው ያ- ያስገባልህ ብሩን። እንዴት መሰለ እ፣ አሁን ለምሳሌ ኦ- ሁሉንም odd ስታባዛቸው አስር ነጥብ ስልሳ ሁለት ይመጣል አይደለ?
አ አስር ነጥብ ስልሳ ሁለት አስር ነጥብ ስልሳ ሁለት ሲባዛ በመቶ ታደርጓለህ። የቆረጥከው በመቶ ብር አይደለም?
አ ከዛ በመቶ ብር ስታባዛው አንድ ሺህ ስልሳ ሁለት ብር ይመጣል አይደለም?
አ ከዛ አንድ ሺህ ሁለ- አንድ ሺህ ስልሳ ሁለት ብር ላይ ድጋሚ ሲደመር ትልና bonu- እቺ ቦነስ ብላ የጻፈችን ልክ ሰማንያ አራት ብር ከዘጠና አ ስድስት አለች አይደለ?
አ እሷን ድጋሚ አንድ ሺህ ስልሳ ሁለት ብሩ ላይ ስትደምረው ስንት አንድ ሺህ አንድ መቶ አርባ ስድስት ብር ይመጣል። ከዛ ድጋሚ ከሱ ላይ እ፣ ሲቀነስ ታደርግና ይቺ winning win tax የምትለዋለች አይደለ? አንድ ሺ- አ፣ ማነው አንድ መቶ ሰባ ሁለት ብር ከዜሮ አራት የምትለው አ እሷን ስት አንድ መቶ ሰባ ሁለት ብር ከዜሮ አራት ብለህ ስትቀንሰው እራሱ ዘጠኝ መቶ ሰባ አራት ነጥብ ዘጠና ሁለት ብሩ ላይ ነው የሚመጣው።
okay አሁን በዚህኛው ወር ውስጥ ደምሮት በዚህ ነው አ አንድ ላይ ማለት ነው። ደምሮት አን- ነው እንጂ አንድ ላይ ነው የሚያስገባልህ። winning win ሁሉም win ሲሆን ማለት ነው።
አዎ ግን በፊት በፊት መጀመሪያ የተ የእንትን ያልሽ ይገባና የዋናውን ያስገባና ከዛ በኋላ ነበረ ነው አንተ የምትለው አይደለ?
ይገባ። አዎ አይ እንደዛ አይደለም፣ እንደዛ ቀርቷል።
እሺ እሺ እሺ በቃ አባቴ፣ እሺ ያኛ lost bonus ኧ ግን አሁንም ድረስ አልገባችም። በቃ check አድርጊያት በኋላ ላይ የትኛዋን የትኛዋን አሁን ቅድም ያወራናቸውን እ፣ እነዚህ ያጣ ላ- ለአንድ ያጣናቸው ለአንድ ያጣዋቸውን እስቲ ቆይ እስቲ እሺ አንዴ እዚሁ ላይ አይቼ ልንገር። የመቼ የመቼ ትኬት ነበሩ? የትናንትና ነው አይደለ?
አ የትናንትና አንደኛው ትናንትና ነው፣ አንደ ሁለቱ ትናንት ወዲያ ነው።
የትናንትና ወዲያ ነው።
አ ሁለቱ አ
okay እሺ በቃ እዚሁ ላይ አይቼ እንትን እልክልሃለሁ እዛው ላይ እሺ እሺ እሺ ነው እሺ አባቴ እሺ መልካም ቀን አሜን